ሄሎ ጤና ይስጥልኝ። መሰረት
ስልሳ ሁለት ዘጠና
ነው ነብህ።
የሞተረኛ ወርደር ይዤ ነው። ሳይክለኛ ነኝ።
ስምህ ማን? እንጣል ነው።
አዎ ይዛ አንዴ ጠብቀኝ። ሄሎ ጤና ይስጥልኝ። አምሮኝ ችክና
አይደለም።
ሄሎ
አቤት ሄሎ አቤት።
እኮ አማር እስኪ ያገናኘኝ። ወዬ
ሄሎ
ሄሎ ማነው ስምህ?
እሱ ባሉ አዲ እሱ ባለው ሰላሳ ሰባት ደቂቃ እኮ ነው። ስልሳ ሁለት ዘጠና ነው ያልከኛ አዎ፣ ስልካቸው አይሰራም።
እ እ?
ስልካቸው አይሰራም። ለዛ ነው።
እና አሁን እንዲወጣል ነው።
አዎ
እሺ ልጠይቅልህ፣ አንዴ ጠብቀኝ። እሱ ባለው አቤት የሞተረኛ ኦርደር ስራው
እ?
የሞተረኛ ኦርደር አይደለም ስራው
አዋሪ እኮ ነው አይደል?
እኮ ስንት ኪሎ ነው?
እሱን ልለካልህ። ግን ይሄ ሞተረኛ ኦርደር አይደለም። ፒኑ ይታይላል። እንራው ሰምተኛል አይደል? እሱ ባለው እኮ ቼክ አርጇ ፒኑን እንዲህ አልኩኝ።
በዚህ በሰላሳ ሰባት ደቂቃ ብትሰራው አይሻልም?
መሽቷል። ቤ- ቤቴ ጎሮ ነው። ለዛ ነው።
ፒን አደርገዋለሁ። እሱ ባለው እ፣ እ፣ ሌላ ስልክ ላወራ ነው እንትን እንዳይል
እ?
ሌላ ስልክ ላወራ ስለሆነ አንተ እንትን እንዳል እንዳልረብሽ ይሄ ወርደሩ ምንድን ነው የሚደረገው?
ይሄንን ፒን እይ- አረግልሃለሁ ግን የሞተረኛ አይደለም ተብልሃል። ስራው ተብልሃል። እሱ ባለው ማን ነው ዲስፓቸሩ?
ሄላው ጤና ይስጥልኝ። አማረ እንትን ሰጡ እንደ ያምሮኝን እ እ ሄላው